ጤና ይስጥልኝ ስፖርት ነው የምንወደው።
ጤና ይስጥልኝ አብሮ ይስጥልን።
አለን እንትን በዚህ ቁጥር እንትን አካውንት ነበር የሚጠቀምበት እና
እሺ
እየጠቀምኩ የሆነ ከእንትን እንትን ሚስታክ ኢሹ ስላለ ኮንታክት አድርግ ብሎኝ ነው።
ምንድን ነው የምን ኢሹ ነው? ዊዝድሮ ነው ብር- ዲፖዚት ነው ዋሌት ነው?
አዎ እንደ ዊዝድሮው ላድርጌ ማድረግ አልችልም። ባላንስ ብል ማውጣት የምችለው ሁለት ሺህ ምናምን ይላል።
አዎ።
እንትን ባላንስ አለ የሚለው ደግሞ ሶስት መቶ ሰባ አንድ ነው የሚለው።
ማውጣት ስለ ሁለት ሺህ ብር ብሎ ባላንሱ ለሶስት መቶ ነው ያለው።
አዎ ያኛውም ሶስት መቶ ታወጣ ብለኛል። ይሄኛውም ሁለት ሺህ ስምንት መቶ የዛሬ ሁለት ወር ምናምን እንደዚህ ያኝና አመጫወት ልክ ብዙ ጊዜ ስልካችሁ ማግኘት አልቻልኩም ነበር።
እሺ ስልካችን ይሰራል። ባት አዎ።
በሚያዝ ሰዓት እየደውል ሊሆን ይችላል። እ፣ የሚሉትን እስቲ ስክሪንሻት አድርገው ከዋሌቶት እና ከትራንዛክሽን ሊስት ጋር አለ ይላክ።
በምን በኩል ላክል?
በቴሌግራም
በዚህ ላኩ።
ቁጥር ውስጥ ሰባ ስምንት እ?
ያዙ ንገሩት
እሺ ያዝ ቆይ። እሺ፣ ዜሮ ዘ- ሰባ ስምንት
እ፣ ዜሮ ዘጠኝ እሺ ቆይ። ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ስድስት እ?
ሰላሳ ዜሮ ስድስት እሺ
በዚህ ላኩ።
እሺ